ጤና ይስጥልኝ አሪፍ ነኝ መሀሌት ነኝ። በአክሞ ልርዳዎት?
ቴሌግራም ላይ ላክ ብለሽ ልኬው ነበር እና አያዩትም።
እሺ ም- ማን በሚል ስም ነው የላኩልን? ማን አሉኝ?
አስራር ማለት አስ- ሄሎ ይሰማውታል?
አስራር አህመድ
አሰር ሀመድ አ
እሺ ደንበኛችን እም፣ ቴሌግራም ስሞት አሁን በነገሩኝ ነው።
አይደለም እሺ እሱን ይንገሩኝ።
ኤፍሬም
የሚል እሺ ሀምሳ ብር አይደለ?
አዎ እሺ አሁን ገብቶልናል። ለሚሰሩ ክፍሎች ይተላለፍልዎታል።
እሺ እሺ መልካም ምሽት ይሁንልዎት።